ሄሎ ጤና ይስጥልኝ ቤተሰቤት ራሄል ነኝ በኮ ምን ልርዳው
ምን ጤና አለኝ
ሌላ
አይሰማም ምን ጤና አለኝ በከልክላችሁ እንዴ
ምን ነበረ ምን ተፈጥሮ ነው ጠዋት አበርክቼ ነው እ ጠዋት አሁን ለግ- ጠዋት ደውዬ ነበረ ብር ብዙ አድርጌ እሺ አስተካክላሉ ደረሰኝም ልካልኝ ሳንቲሞች ሊከፍሉኝ አልቻሉም ራሳቸው አናግራቸው እያሉ ነው
እኛን አናግራቸው አዎ፣ ቤተሰቤትን አናግራቸው ነው ያለ አዎ።
እ እሺ መቼ ነበረ ይዞ ያለካው
ሳንት ወያ- ነው ጠዋት ያወራን ሰው ታውቃለህ ማን ነበር ያወራ ስም ከያዝክ
ስም አልያዝኩኝም ኦኬ። ዛሬ ተልኳል እሺ ዛሬ ተልኳል ነው ያልከው
ዋው ልክ ልክ ያለው ወደ ሳንቲም ልክ ያለው ሳንቲም ጠይቅ ብላኝ ነበረ
ስንት ብር ነው አምስት ሺህ ብር
ኦኬ
በፈረንጅ አዎ፣ በስል ተልኮላቸዋል አምስት ሺህ ብር አስራ ሁለት አርባ ዘጠኝ ዜሮ ዜሮ አስራ ስምንት አዎ አዎ፣ ይሄ አዎ።
ነው መቅደስ ካለሃለች ባላንስድ ነው የሚለው እኛ ላይ አዎ እናንተ ባላንስ የሚለውን ደረሰኙንም ልካችሁልኛል እሺ እነሱ ከዛ ግን ግን አንተ ቴሌ ብር ላይ አልገባልህም አልገባልኝም ራሳቸውን አዋራቸውም
እሺ አንዴ ቆይ መስመር ላይ ጠብቀኝ እሺ አንዴ አትዝጋ
ዝም ልክለታለሁ ዛሬ በሽ ልክለታል ረፍቷል ከኔ ጋር ረፍቷል የተገነባው ድንጋይ አለ አጥር ታጥርም ቤቱ ውስጥ ስራም ሮበት ሳፈርስም አድልኛል ሲሸጥም አጣፍቶኝ ይህ ኮን የከተበኝ እሱ ነው። አዎ፣ አንድ ሚሊዮን ግን ለሚሊዮን ተሰጠ፣ አንድ ሚሊዮን ተበላ፣ አንድ ሚሊዮን ተበላ። ምንም አላስቀረም። የገመድ አላስቀረም። የገመድ
ሄሎ ወይማ እ፣ ቴሌግራም አለክ እንዴት ትጠቀማለህ አዎ፣ እሺ አንዴ ሀይ ትለኛለህ ሳዘጋው ስልኩ የሳንቲም ፔዎችን ምላሽ እንድልክ ልክ ነው
ምን ስልካቸው ወይስ ምን?
አይ አይደለም ስልካቸውን አይደለም እም፣
አንዴ ሀይ በለኝና እሺ ቅድም ልኬልሻለሁ እኮ
እ፣ አዎ ግን እኔ አይደለሁም ትናንት ነው I think ያወራሁ አይደለ መቅደስ እ፣ የትናንት አዎ፣ አዎ፣ ትናንትና ነው ያወራችን አዎ አዎ።
ስለዚህ አሁን ላይ hi በለኝና ከዛ ልየው እሺ